Good afternoon, Capital. Wellness Center speaking. Hello?
Hello?
Hello?
Hello? Hello?
ይሰማኛል?
Hello?
ይሰማኛል?
ይሰማል?
አዎ።
ማሳጅ ዙሪያ ያለ ማሳጅ እ ለወንዶች ነው?
ለወንዶች ሁለት እሺ። transfer ላድርጎት አንዴ።
እ transfer ላድርጎት spa አሁን ዋና ጋር እሺ።
ስለሆነ የደወለ እሺ እሺ
Good afternoon, Capital Spa ዩዳ speaking።
ሰላም ነው እናቴ?
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ማሳጅ ክፍታለ
ስንት ሰዓት ላይ አሁን ነው የፈለኩት?
ለሁለት ወንዶች ማሳጅ ሁለት ለየብቻው እሺ check አድርጊልኝ እስኪ።
እሺ፣ ይጠብቁኝ።
ስንት ነበረ ስልኩ spa ው?
እ ቀጥታ ስልኩ ዜሮ ዘጠኝ ስልሳ ስምንት ስልሳ አንድ ስልሳ አንድ ስልሳ አንድ የሞባይሉ ማለት ነው።
ዜሮ ዘጠኝ ስልሳ ስምንት ስልሳ አንድ ስልሳ አንድ ስልሳ አንድ ስልሳ አንድ ስልሳ አንድ ስልሳ አንድ ሰማንያ ስድስት ምናምን ምናምን ደውዬ አይነሳም ነበረ ጠዋት ጀምሮ ይሄኛው አሁን የደወሉበት
transfer አድርጋልኝ ነው ምንድን ነው ዋና ነው የደወልከው ብለህ okay አ okay እሺ ስለዚህ ስልሳ ስምንት ስልሳ አንድ ስልሳ አንድ ስልሳ አንድ አ አ እሺ
አሁን ትንሽ busy ነው አስር ሰዓት ላይ ይችላል
አስር ሰዓት ላይ እ
እሺ ሁለት ቦታ ይያዝልኝ አስር ሰዓት ላይ አስር ማን ሰዓት ማን ብዬ ሊያዝለት ግርማ ማን ግርማ ግርማ ግርማ እሺ ስልኮት ልውሰድ አስራ አንድ እሺ አስራ አንድ ሀያ አራት ሀያ አራት አርባ አንድ አስራ ስምንት አርባ አንድ አስራ ስምንት እሺ ይጀለታል አይዳንሽ አይዳነኛ
ባለፈው አለሁ ብለሽ የለሽም ስመጣ
አ ይሆናል አዎ ስለምንወጣ ስለምንቀያየር ለዛ ነው እና እንደ okay እሺ አ እሺ እሺ